hello ጤና
hello ሰላም ነው።
አለን እግዚአብሔር ይመስገን።
pin ኡ check እንድታደርግልኝ ነበር። ስድስት ነጥብ ነው የሚለው ስድስት ነጥብ እ፣
order ነበሩን ትነግረኛለህ?
ሰባ ሶስት ስልሳ ዘጠኝ
ሰ- ሰባ ሶስት ስልሳ ዘጠኝ ና
አዎ፣ pin ኡ ስድስት ነጥብ አንድ ነው የሚለው ስድስት ነጥብ ሁለት
ከዛ አሁን ነው ላይክ ያደረገው እስካሁን እስከምነግር አልተደረገም። እንዴ እናው መልሶ ነው እንዴ እንትን የሚለው ኤርሚ መልሰ ነው አንብለዋል። እሺ ላይክ አድርገውታል።
ሄሎ
ሄላ ወይ ሳሙኤል አይልሃለሁ። እሺ ከሰሚት አያት ያለው አይደለ?
አዎ፣ አዎ፣ አዎ።
አያት አለ። እሺ አይልሃለሁ።
እሺ የመጣ